አቤት።
ሰላም ጤና ይስጥልን።
አሜ- አሜን ጤና ይስጥልን።
አለ ምን ልርዳዎት?
በየቀኑ- በየቀኑ አምስት አምስት ብር ይወስዳል። በዚህ እ፣ ስልክ አምስት ጥሪ ማሳመሪያ ነው የአምስት ብር የሚቆርጥ
አሁን እንዲዘጋ እፈልጋለሁ።
እ፣ የቴሌቪዥን ደንበኛ ከሆኑ ኮከብ ዘጠኝ ሰማንያ አምስት መሰላል ብሎ ደውሎ ስድስት ቁጥርን ይጫነው።
አቤት።
ኮከብ ዘጠኝ ሰማንያ አምስት መሰላል ብለው ደውለው ስድስት ቁጥርን ይጫኑ።
እሺ በቃ